ሄሎ ሄሎ ሄሎ አቤት ሰላም ነው?
ጤና ይስጥልኝ።
ያስጠላል። ጫጩት ትእዛዝ ሰጥቼ ነበር።
እሺ
ብዙ ቆየብኝ። ሰራተኛ ስምህን?
አለኝ። ሳሙኤል አለሙ
ሳሙኤል አለሙ
ከከ- ከምባታ ነው።
ከምባታ ከአንገጫ። አዎ እሺ
አዎ፣ ቆየ ብዙ ጊዜ የምደውል ዶክተሩ ጋር ምን ያህል ጊዜ ምን ያህል ጊዜ ቆይተዋል?
ወደ አስራ ሰባት ቀን አካባቢ ነው።
ስንት?
አስራ አራት ለን አስገባሁት ጥቅምት እ?
ዛሬ አስራ ስምንተኛ ቀን ማለት ነው።
ዛሬ ስንተኛ ቀናቸው ነው?
አዎ
ስምንተኛ ቀናቸው ነው።
አስራ ስምንተኛ አስራ ስምንተኛ እም፣ አዎ
እሺ እዛ ላይ ያው ብዙ ሰራተኛ ነው ያለኝ። ያለ ስራ ቁጭ ብሎ ነው እየበላ ያለው።
እም፣ ትልቅ ኪሳራ ውስጥ ነው እየገባሁ ያለሁት።
እም፣ እም፣ እሺ አዎ፣ ቅሬታህን ለሚመለከተው አካል አስተላልፋለሁኝ። እ፣ እ፣ አመሰግናለሁ።
መልካም ነሽ።
እሺ